ሄሎ ሄሎ፣ ሰላም ጤና ይስጥልን።
አብሮ ይስጥልኝ።
ከ ChipChip ነበር የምደውለው። አቶ ዳንኤል ነዎት?
አዎ አዎ።
እ ይቅርታ፣ ChipChip ን እየተጠቀሙ ነው አይደለ?
እ?
ያልመጣሎት product ምናምን የለም።
ይካፍ
hello፣
አቤት አቤት።
ያልመጣሎት product የለም። ተረክበዋል ሁሉንም product ኦትን እስከዛሬ የሚያዙት
ከየት ነበር የምትደውይው?
ችፕችፕ
ቺፕ ቺፕ።
ነው።
አይ የመጣ የመጣልኝ የለም።
okay፣ ሀና ላይ ያዘው ነበር እኮ አይደለ?
ሀና ላይ አዎ፣ ቆይቷል አ- ቆይቷል። አዎ፣ እኮ ይመጣልኝ የቆየ የቆየ ነው፣ በቅርብ አላዘዙም።
አዎ።
አዎ ChipChip ን ግን እንዴት አገኙት? ማስተካከል ያለበት complain ካለ እንዲነግሩን ነበር customer ኣችን።
አይ ጥሩ ነው፣ አሪፍ ነው። እሺ እ ቀጥሎበት።
በሰ- በሰዓቱ ደርሶ ነበረ።
አይ እኔ አልደረሰኝም፣ ግን አ፣ ደስታ ቤት ይሁን ምን አዝዤ ነበረ እኔ አልደረሰኝም።
okay እኮ join ብለው ተቀላቅለው አላ እንትን አላሉም አልተቀበሉም። ታዲያ
አዎ
አዘው ነበር እኮ እና ዜብ group ላይ ምናምን ነው ብሩ ነው refund የተደረገሎት።
አይ ችግር የለውም በቃ እነሱም ከወሰዱ እንትን እላለሁ። አሁን busy ነኝ። እሺ ማውራት okay አልቻልኩም።
okay መስተካከል ያለበት ብለው የሚሉን ነገር የለም ChipChip application ላይ።
አይ አሪፍ ነው። እሺ እኔ ያየሁት okay እሺ፣ እናመሰግናለን። መልካም ቀን